አሎ hello፣ አቤት ጤና አቤት። ሰላም እግዚአብሔር ሰላም ነው ዶክተር ልጅ አለም ሰላም እግዚአብሔር ይመስገን።
ከኢትዮ ችክን ነበር የደወልኩልህ እሺ ከኢትዮ ችክን customer care team ላይ እ፣ እሺ።
አንድ agent አችን ደውሎ ቅሬታ ያቀረበ ነበር። ንብር ንብረት ዘገየ የሚባል agent እሺ
ንብረት ዘገየ ነው የሚባለው ስሙ ህዳር ልክ ነው።
ሁለት ሺ አስራ አምስት የ car accident ተፈጥሮ ሰባት መቶ ጫጩት ሞቶብኛል ነው የምለው እህ፣ ይህንን ጉዳይ ለሰሙ አሳውቄ ነበር። ፈርም ያለውም document ቱ ላይም ጫጭቶቹ ይመጡላል ተብዬ ነበረ። ግን still እየጠበቅኩ ነው ብሎ ነው ቅሬታ የሚያቀርበው። እሱን እሺ።
ማተር ከአንተ ለማጣራት ነው የደወልኩለት።
እ፣ አምስት መቶ ሰላሳ መሰለኝ የተያዘለት እ፣ የተጠየቀለት እ፣ ትክክለኛ ቁጥሩን እ፣ ግን ተካርጌ ይቆራረጣል።
ልነግርህ እችላለሁ። እ፣ ይቆራረጣል
Hello፣
ወይ አይሰማም?
አሁን ይሰማል? እሺ፣ እ፣ አምስት መቶ ሰላሳ ወይም አምስት መቶ ምናምን ነው የተጠየቀለት እና እ፣ በወቅቱ የቅርብ ኃላፊያችን የነበር ወይም እስኪ መልሼ ማሬ ሊደውል እየተቆራረጠ ነው እና ቆይ መልሼ ሊደውል ዘግቼ መሰለኝ።